hello hello ዳዊት
መሰረት ነኝ።
hello መሲ pin እንድታደርግልኝ ነበር
order ነበር ንገረኝ።
ዘጠና አራት ዘጠና ዘጠኝ
ዘጠና ዘጠኝ እሺ። አሚዬ እ አቡ አቡበከር ከእንትን ከክፍለ የያዘው order አለና ማለት ነው ተቃይሮብኛል እያለኝ ዘጋ ስልኩ ታይልኛለህ እ